Hello ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን ነው።
ስለ ቴሌቪዥን game አጫወት ብለህ ይዘህ ነበር።
እሺ፣ ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰል አድርገው ይደውላሉ መጀመሪያ።
እ ከዛ ሰባት ቁጥር ተጭኖ አማርኛ ያርጉ።
እሺ፣ ሶስት ቁጥር ለመጫወት የሚለውን ይምረጡ።
እሺ፣
ጥያቄና መልስና የሚሞክሩ የሚላል ጥያቄና መልስ በኩል የእድል ጨዋታ ደግሞ በትኬት
እና